ጤና ይስጥልኝ። ይህ ፔሎዝ ነኝ። እባክዎን ልርዳዎ?
ሪፖርት አድርጌ ነበር ትናንትና አልሰራም። አሁንም
በዚህ ስልክ ቁጥራውን በደወሉበት ነበር ያስመዘገቡት ደንበኛችን? እሺ፣ አንድ የመስመር ላይ ጠብቆ የሌለሁት ደንበኛችን መስመር ላይ ያለው አለ ቅርታ ስላስቆየሁት መሐመድ ጃሚ ኖት? ጉዳዩት ወደሚመለከተው አካል ተላልፏል፣ ግን ከባለሙያዎች የደረሰን አዲስ ነገር የለም። በደ- በተደጋጋሚም ሪፖርት ተደርገውሎታል። ነገር ግን ከእርስዎ በፊት የተመዘገቡን ብዙ ደንበኞች ስላሉ እ፣ ከባለሙያዎች የደረሰን አዲስ ነገር የለም። በተስተካከለ ሰዓት እንደውል ደንበኛችን ይቅርታ ስላስ ስላስተዋጎል ነው።
እሺ እሺ፣ እሺ ደንበኛ ሌላ መረዳት ነገር አለ?
የለም።
እሺ መልካም ቀን ይሁንልዎ።